hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
በዚህ ስልክ ቁጥር እንትን አዝዤ ነበረ order ነበረኝ ነጭ ሽንኩርት እሺ አልመጣ። ሌሎቹ ሁሉ ሲመጡ እሱ ነጭ ሽንኩርቱ አልመጣ።
ነጭ ሽንኩርት ነው ያልመጣሉት?
እም
እስኪ አንዴ check ላድርግበት። ነጻ ገነት በሚለው አዎ አልመጣም። አስተሳሰሱ ከፍ እያለ አይደለም ታየው የትም ነጭ ሽንኩርት ነው።
እና ደግሞ ካሮት ደግሞ ይኸውልሽ ካሮት እኔ ገዝቼ ላኩኝ ለሰው እና ምን ምን ይላቸው እነሱ ሊገቡ ሲሉ ሌሎቹ ሰዎች አውቶ አውቶ ኮክያል አዎ እጥረት ስላጋጠመ ነው። ይቅርታ በጣም ካሮቶች ችግር የለም እንትን ነጭ ሽንኩርት ነው።
እሱ ፌል ያደርግ ይሄኛው እንኳን ስታተስ ላይ ነው። አሁን አክሰፕትድ ይባላል። ነገ ነው የሚመጣሉት።
ሽንኩርቱ ነጭ ሽንኩርቱ ነጭ ሽንኩርት ነው። status ላይ ስላለ ነው። እሺ እሺ እሺ እሺ፣ እናመሰግናለን።
እሺ እሺ